ሰባት ሺህ የምትሰራ ከዚህ በኋላ ሰባት ላይ መታዘዝ ሌላው ሌላው ሌላው አይታወቅም። ግን ለምን ሌላው ሌላው ሄላ ሌላው አቤት ሌላው ሄላ
አቤት ይሰማኛል ሄሎ ይሰማል?
ይሰማኛል እኔ ይሰማኛል ሄላው ሄላ አቤት መሰረት ነኝ ይሰማኛል
አርባ ሶስት ሀምሳ
አርባ ሶስት ሀምሳ ምን ሆነብህ አርባ ሶስት ሀምሳ ምን ሆነብህ PIN ኡን check አድርጊልኝ እሺ እሺ
ሲፈልግ